ሄሎ ሄሎ፣ አቤት።
አንድ ልጅ ለመጠቆም ነበር። አማሪ ማጅ አለ ሀረር ነው።
እሺ፣ የስንት ዓመት ልጅ ነው?
እ?
የስንት ዓመት ልጅ ነው?
ስምንት ዓመት ልጅ ነው።
እህም። እ፣ አሁን ላይ እጹብ ድንቅ ልጆች መስፈርት አለው የምንመዘግብበት እድሜያቸው አምስት አምስት ዓመት እና ከዛ በታች የሆኑ መስፈርት ከአምስት በታች ነው።
አዎ አምስት ዓመት እና ከዛ በታች የሆኑ እ፣ ያው ድንቅ ተሰጥኦ ያላቸውን ልጆች ማስመዝገብ ይችላሉ። የስምንት ዓመት አይቻልም።
እሺ፣ እሺ። ግን ልዩ ተፈጥሮ ተሰጥኦ ያለው ልጅ ነበረ።
እ፣ ያው እንዳልኩት መስፈርቱ አምስት ዓመት እና ከዛ በታች የሆነ ነው። እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ፣ እሺ፣ እሺ።